ጤና ይስጥልኝ ተመስገን ካሳሁን። ጤና ይስጥልኝ ከዊፕላስ ሶሉሽን ነው የምደውለው። ይሰማዎታል? ሄሎ ሄሎ፣ አቤት።
ከዊፕላስ ሶሉሽን ነው የምደውለው። የትራንስፖርት አገልግሎት ሰጪ ነን።
አይ ተውኩ እኮ።
አያሽከረክሩም? አሽከርካሪ አይደሉም?
አይ ነበረ ትቻለሁ። አንድ ሶስት ወር አልሆኝም።
እሺ እሺ እሺ